ሰላም ጤና ይስጥልኝ። hello ሰላም ጤና ይስጥልኝ። እግዚአብሔር ይመስገን። ይስሐቅ እባላለሁ። ይስሐቅ እባላለሁ። እ? አሊ አ አዎ ሰላሳ ሁለት ሰማንያ ሁለት ዜሮ አምስት እ? እ?
ማስታወቂያውን ምንድን ነው ያሉት?
ኢንስታግራም ላይ
ኦኬ አድራሻው ነው።
ም፣ ገጂ
እሺ እ፣ በአካል ነው ወይስ ኦንላይን ላይ ነው መማር ያሰቡት?
በአካል
እሺ ኮርስ የሚቆየው ለሶስት ወር ነው። የሶስት ወር ኮርስ ነው። እ፣ በሶስት ቀን አያት ከእርሱ ሲኒማ ከአስራ አንድ ሰዓት ተኩል እስከ አንድ ሰዓት ተኩል
okay አስራ አንድ ሰዓት ተኩል
እስከ አንድ ሰዓት ተኩል እሺ
እና ሀያ credit hour ነው። አንዱ credit hour ሰባት መቶ ሀምሳ ብር ነው። ይሄ ማለት አስራ አምስት ሺህ ብር ነው። ነገር ግን እስከ ነገ የሚከፍሉ ከሆነ ሰላሳ አራት percent discount አለው። አስር ሺህ ብር ነው
okay
እና ደግሞ ነገ class ይጀመራል።
እ? እ?
ነገ class ይጀመራል።
እሺ በቃ እንዴት ነው ማስገባት እ? እ?
አካውንት አምነን ስለሆነ አካውንት እንዘጋታለን። አሁን እሺ እሺ በእሱ ገቢ አድርገው ቴሌግራም ላይ ላኩልን።
እሺ